ሄሎ ሰላም ጤና ይስጥልኝ። እሱ ሄሎ ጤና ይስጥልኝ። ነው አቦ ይስጥልኝ።
ሄሎ
ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ። ሰላም
ስትሮቤሪ ይዘን ነበረ።
እሺ የመቼ ወርደል ነበር?
ኦርደሩ ከትናንት ወዲያ ማለት ነው።
እስኪ ቁጥሮትን ይንገሩኝ።
ስልኩ ቁጥር ነው።
አዎ እሺ አስራ አንድ ሀምሳ ዘጠና ዘጠኝ
አስራ አንድ ሀምሳ ዘጠና ዘጠኝ ስልሳ
ከድር በሚለው ነው። ከድር
ዜሮ ዘጠኝ አስራ አንድ ሀምሳ ዘጠና ዘጠኝ ስልሳ ከድር ሳይሆን
ስልሳ ነው መጨረሻው።
አዎ ትኩ
አዎ አዎ።
ምን ነበር ያልመጣሉት ፕሮዳክት በሀያ አራት ስትሮቤሪ።
የታዘዘው በሀያ አራት ስትሮቤሪ አዎ።
ነበር ያዘዝ ነው ለዛሬ ነበረ ዴድላይኑ እና እንትኑ ዴሊቨሪ ዴት ኦኬ አዎ ዛሬም አልወጣሉትም ለነገ ባስገባሉት ነገ መቀበል ይችላሉ
ነገ ቅዳሜ ነው አይኖሩም። ታውቂያለሽ፣ ሌሎቹ አይኖሩም። እ?
እና ለ- ለሰኞ ወይ ነገ- አ ዛሬ አይሆንም አዎ ዛሬ አልወጣም እስካሁን አዎ አሁን ደግሞ ይመሻል
አለ። ስለዚህ ሰኞ ይሆና ሰኞ በቃ ይሆን?
ለሰኞ አዎ ለሰኞ ላስገባሉት እና ሰኞ ይቀበሉታል
አዎ እኮ ነገ ነገ- ነገ የለውም። ስለዚህ በቃ በቃ ነገና ሰኞ- ቅዳሜና እሑድ የማይችሉ ከሆነ አዎ ለሰኞ አ ይሻላል ሰኞ በቃ እሺ በቃ እሺ
እሺ እሺ እሺ okay።
መልካም ቀን እናመሰግናለን እሺ እሺ ይወርካል እሺ